ጤና ይስጥልን።
አሎ ሰላም ነው?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን። RAV4 ለቃችሁ ነበር? የድሮ 95
ሁለት ሺህ ስንት ሞዴል
እ 95 ነው። ነጭ ቀለም ነው።
ሁለት ሺህ አምስቱን ነው ሞዴል እ አምስት ወይ ስድስት እ ነው?
ሁለት ሺህ አምስት መሰለኝ። አዎ አዎ አለን። እሺ ቁጥር ልስጠው ዜሮ ዘጠኝ አርባ አራት
ቆይ እሺ ዜሮ ዘጠኝ አርባ አራት
ዘጠኝ አርባ አራት
ዜሮ ዜሮ
አርባ አራት ዜሮ ዜሮ እሺ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ እሺ አመሰግናለሁ። ይሄን እኛም እናመሰግናለን።